ሰላም ጤና ይስጥልኝ ደምስ ቲዩብ።
ሰላም እንዴት ነሽ?
እግዚአብሔር ይመስገን። እንዴት ነሽ?
ይመስገን። ዩቲዩብ ለመማር ፈልጌ ነበርና
እሺ፣ ይቻላል። በኦንላይን ነው በአካል ነው የፈለጉት?
በኦንላይን ነው የፈለኩት።
እሺ፣ እ፣ የ online class ኡ መጋቢት አስራ ስድስት ይጀምራል okay፣
እ፣ እና ክፍያ በ credit hour ነው። ለሶስት ወር ነው፣ ለ- ለሳምንት ሶስት ቀን ለሶስት ወር ነው ስልጠና። ኮርስ የሚሰጠው በኮሜዲያን እሸቱ ነው።
okay። ለሶስት ወር ነው የሚሰጠው።
አዎ አዎ
ስንት ነው የሚሆነው የገንዘቡ መጠን?
እ፣ ክፍያው በ credit hour ነው። በአንድ credit hour ሰባት መቶ ሀምሳ ብር ሀያ credit hour ነው ያለን። አጠቃላይ ክፍያው አስራ አምስት ሺህ ብር ነው የሚሆነው። ነገር ግን ቀድመው ለሚከፍሉ discount አለን። እስከ okay፣ መጋቢት አስራ ስድስት ባለው ከ- ከፍለው ከላኩልን አስራ ሁለት ሺህ አምስት መቶ ነው።
okay፣ ለመመዝገብ በዚሁ ነው የምደውለው።
አዎ ለመመዝገብ አሁን እመዘግቦትና ክፍያውን ከፍለው በቴሌግራም ይልኩልናል። ከዛ ኮርሱ ሲጀምር ሰኞ መጋቢት አስራ ስድስት ይጀምራል። link ኡ SMS ይላክልዎትና class ኡን ይጀምራሉ ማለት ነው።
okay፣ እሺ፣
እ፣ ስምዎትን ልቀበል።
እሺ።
እሺ እምነት እሸቱ፣
እምነት
እሸቱ እሸቱ። እሺ ስልክ ቁጥር ይንገሩኝ። ዜሮ ዘጠኝ ሰባ ስድስት ሰባ ስድስት ዜሮ አምስት ዜሮ አምስት አስራ ዘጠኝ አስራ ዘጠኝ ሃምሳ ስድስት ሀምሳ ስድስት አዎ፣
እሺ እምነት ከየት ነው የደወሉልን? አድራሻ ከሻሸመኔ
ከየት አሉኝ?
ሻሸመኔ።
ሻሸመኔ። እሺ class ኡን የፈለጉት በኦንላይን ነው።
በኦንላይን ነው
እሺ ማስታወቂያውን ከምን ላይ አይተው ደወሉልን? ከምን ሰምተው?
ከዩቲዩብ
እሺ ከእናንተ ሚዲያ ማለት ነው።
እ፣ እሺ፣ ስለዚህ account እንላክሎት።
እሺ ላኪልኝ።
እሺ account እንልካለን። ቴሌግራም ላይ በሰባ አምስት ቤቱ ቁጥር ቴሌግራም ላይ ስም፣ ስልክ ቁጥር፣ email address እና ይህን screenshot አድርገው የከፈሉበትን ደረሰኝ ይልኩልናል።
እሺ
እሺ፣ እሺ እናንተ ስለደወሉ እናመሰግናለን። account እሺ እንልካለን። እሺ፣ እሺ።